ጤና ይስጥልኝ። ጤና ይስጥልኝ። ይሰማዎታል?
አይ ይሰማል።
እሺ። ደምስስ በረዳ ነው። ጤና ይስጥልኝ። ይሰማዎታል?
አዎ፣ ድምፆት ይሰማል።
እየተሰማኝ አይደለም። ይቅርታ። እሺ። ከአሪፍ ነበር የምደውልዎት። ኤደን እባላለሁ።
እሺ
እሺ እ በአሪፍ POS ላይ ምንም አይነት transaction እያየን አይደለም ሰሞኑን። ከፖስቱ ጋር በተገናኘ ያጋጠመው ችግር አለ?
ስ ብዙ ጊዜ ስለማይመጣ ብዙ ጊዜ የምንሰራ እዛ ነው እንጂ ምንም ያጋጠመን ነገር የለም።
እሺ ይሰራል ፖስቱ በስርዓት።
አዎ፣ ይሰራል።
እሺ ምንም አይነት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን።
እሺ እሺ እሺ እናመሰግናለን። መልካም ቀን።
እሺ አሜን።